ጤና ይስጥልን። ቢጄ ኢትዮጵያ በሳሎ ነኝ። እባክዎ የምንረዳው?
ስንት ባለሙያ ልመለሽ?
እሺ ንገሩኝ።
ዜሮ ዜሮ እሺ አስራ አምስት እሺ ሰባ አንድ
እሺ ዜሮ ሶስት ሀያ ሰባት እሺ ሀያ ሰባት እሺ መስመር ላይ ጠብቁኝ። ወረዳ ሀያ አንድ ቀበሌ ሰላሳ ሁለት ነው።
አዎ
እሺ ሙሉ ስም አለበት።
ሙሉ ስም ሳምራዊት ስንታየው በ
ስልክ ቁጥር አሁን የመዘግትን ሊያዘው የደወሉበትን
ስልክ ቁጥር ልንገርሽ እ፣ አርጊው የኔን አርጊው አዎ ይሄን አርጊው እ?
እሺ እሺ ብቻ ግን ቶሎ ላኪው እ፣ እየቆዩ ተቸግረናል ማሽን ሲሉ ሲል በማግስቱም ሊመጡ ይችላሉ ሊቀሩም ይችላሉ እየተቸገርን ነው እሱን ነገር እሺ መዘግባለሁኝ። የት አካባቢ ነው የሚገኘው ቤት? ይቅርታ
ርቼ ርቼ እሺ አላ- አላቀዘቅዝ ነው ያለው ወይስ ይበራል?
አላቀዘቅዝ ሳይሆን ያንጠባጥባል ያንጠባጥባል ምን ምን
ድራፍት የሚ- የሚወርድበት ጋር ነው የሚያጠባጥበው።
የሚወርድበት አሀ ያንጠባጥባል እሺ ጥያቄውን ወደ ጥገና ባለሙያዎች መ- መዝግቤያለሁ፣ ይመጣሉ። ሌላ ምረዳውስ ነገር አለ?
ሌላ ምን ረጅኝ የለም አመሰግናለሁ እሺ እሺ ስለደወሉ እናመሰግናለን። አገልግሎት ሰዎች መስራት እናስተያየት ከሚቀርቡ አላስቀምጥልኝ መጣቀ